አምላክ ያውቃልና እኔ ከሞከርኩት የእሱ በለጠና ባክናት ቅር ሲለው ለጎን አዙሯ መጣሽ አረገሽ የኔ ደግነው እሱ ማንም አይወቅሰው ከሰውም በላይ ያስባል እንደ ሰው እንደ ሰው እንደ ሰው እኔም እንደ ሰው አማረብኝ ፍቅራየሁ ወደረሰኝ እኔም እንደ ሰው ሰው ባለውኩኝ ባላሰብኩት ከቶ ካላገኝሽ እግሬን ካንቺ መጥቶ ባይደግፈኝ የኔን ሩጫ ትቶ በመንገድ እሱ ጣልቃ ገብቶ እኔ ሳላውቅ አጉል ስፍጨረጭር አንቺን ለኔ ያበጀሽ ነበር ዋስትናዬን የማምሻዬን ጀንበር መሆንሽን አልጠበኩም ነበር አልጠበኩም አልጠበኩም ሰው ወደጄ እኔም እንደ ሰው ያምርብኛል ብያለኩኝ ወደረሰኝ እኔም እንደ ሰው ለሰው የሚጠቅመውን አምላክ ያውቃልና እኔ ከሞከርኩት የእሱ በለጠና ባክናት ቅር ሲለው ለጎን አዙሯ መጣሽ አረገሽ የኔ ደግነው እሱ ማንም አይወቅሰው ከሰውም በላይ ያስባል ሰው እንደ ሰው እንደ ሰው እንደ ሰው እኔም እንደ ሰው አማረብኝ ፍቅራየሁ ወደረሰኝ እኔም እንደ ሰው ካሁን ወዲህ ስላለኝ ወዳጅ ሳይናፍቀኝ ሳላይ ወደ ደጅ ላንቺ ልኖር ቤቴን ሳደራጅ ቃል ገባለው አይግደለኝ እንጂ አንድ ጎጆው አድር መባሌ ደስ ብሎኛል አርጌሽ የግሌ ካንቺ ጋር የቀረው ዘመኔ መወሰኑ የአርባ ቀን ዕድሌ መታደሌ መታደሌ መወሰኑ የአርባ ቀን ዕድሌ ከምወዳት ከምትወደኝ ይዣት ልኖር ይዛኝ እንዳመሌ እንደ ሰው እንደ ሰው እንደ ሰው እኔም